Hello ጤና ይስጥልን Best Bet
ከኛውን ደረሰኝ የለኝ አቤት ደረሰኝ የለኝ።
ትኬት ነው አዎ እሺ ንገረኝ አንድ ዜሮ ዜሮ እሺ ሰማንያ አምስት እህ
ሰላሳ ስም ሰላሳ እሺ ስምንት ቁጥር
እሺ ሶስት ጨዋታ ወጥቶብሃል እሺ ሶስት ቀይ ያለው ልውስት ነው እሺ አ- ሌ- ሌላም አለ እሺ
አ፣ አንድ ዜሮ ዜሮ እሺ ሰማንያ አምስት እህ ሰላሳ እሺ ሁለት ቁጥር
እሺ ይሄኛውም ሶስት ጨዋታ ወጥቶብሃል እ፣
ስለዚህ ቦነስ አያስገኝም እሺ እሺ እሺ እሺ ስለደወልክ እናመሰግናለን መልካም ምሽት